ሰላም ነው እናት ሰላም
አለሁ፣ እግዚአብሔር ይመስገን። ቲማቲም አዝዤ ነበር እናት።
እሺ ከትላንት ወዲያ ነበር ያዘዝኩት እና ሳላቅ በ group አዝዤ delivery ውን ነካሁትኝ እና Okay መቶ ሀምሳ ብር ቆረጠቦት መቶ ሀምሳ ብር ብቻ ሳይሆን ቲማቲሙም አልመጣም፣ ብሩም ቆርጣ ሶስት መቶ ሀያ ብር ነው የቆረጠብኝ አራት ኪሎ አዝዤ ማለት ነው።
በዚህ ስልክ ቁጥር ነው።
አዎ በዚህ ነው።
እሺ፣ ከትላንት ወዲያ ነው ይመለሳል ብዬ ተስፋ ባረግም አሳውቀውናል።
ትላንት አሳ- አሳውቄ ነበረ፣ ግን በሞባይል ቁጥር ነበረ እና ይደውሉሻል አለኝ። አልደወሉም።
ቲማቲም ነው አይደለ? አራት ኪሎ order አድርገው መቶ ሀምሳ ብርም ቆርጦቦታል።
አዎ፣ አዎ።
ስለዚህ ይሄኛ አሁን አጠቃላይ refund ነው የሚደረግልዎት። ሰኞ refund መቶ- ይደረጋል ሶስት መቶ ሰላሳ ብር።
Okay።
እሺ ሰኞን መልስልዎታለን።
አዎ፣ እሱም እንደዛ ነበር ያለኝ። ይዛለታ በቃ እሺ፣ እጠብቃለሁ።
እሺ እሺ፣ መልካም ምሽት።
እም።